ጤና ይስጥልኝ ቴቻ በራ መርጃ ማዕከል ባኮ ብልርዳ hello ጤና ከዱባይ ይስጥልኝ ሁሉ ትኬት one way ፈልጌ ነበር ለነገ
ወዴት አሉኝ ከዱባይ ወደዚህ
ለዱባይ
ከዱባይ ወደዚህ one way ትኬት ፈልጌ ነበር ለነገ ከዱባይ ወዴት
ወደ አዲስ አበባ
ከዱባይ አዲስ አበባ ለአንድ ሰው አዎ ለነገ
ከዱባይ የሚነሳ በራ በዶላር ነው የሚከፍሉት
ምን ያህል ነው አሁን የምመጣው? በትራንዚትም በሚቀንሰው ንገረኝ።
እሺ፣ አንድ ደቂቃ በም- የሚቀንሰው ያለው 628 ዶላር ነው። በ EgyptAir አንድ stop ካይሮ ላይ አለው።
ስድስት መቶ 13 ሰዓት ስንት ካይሮ ላይ ይቆማል።
ስድስት መቶ ስንት 628 ዶላር
ስድስት መቶ ስንት? okay፣ እሺ፣ መልሼ ልደውልልሽ
ምን አሉኝ?
መልሼ ልደውልልሽ።
እሺ እሺ ይቻላል።
እሺ።